ጤና ይስጥልኝ። ስፖርት ባኮም ልርዳው።
አብሮ ይስጥልኝ። እንትን online bet አድርጌ ነበርና እሺ
register ያደረኩትን ዛሬ ነው። እንዴት check ማድረግ እንደ bet ያደረኩትን ማለት እንዴት check እንደማድረግ ምናምን አላወቅኩም። እሱ እንድነግሪኝ እሺ። more የሚል አለ አይደለ? በአማርኛ ከሆነ ደግሞ ተጨማሪ የሚል አለ።
ምን ምን- አዎ ተጨማሪ አለ ከታች።
አዎ ከታች ያለችው ተጨማሪ የምትለው ውስጥ ይግቡና እሺ ከዛ bet history የሚል አለ፣ ወይም ደግሞ የጨዋታ እ- ዝርዝር የሚል አለ።
የ- የጨዋታዎች ታሪክ።
አዎ የጨዋታዎች ታሪክ የሚለው ማለት ነው።
እሺ ገባው። አዎ።
እሱ ውስጥ ስትገባ ያመጣልሃል። ከላይ ደግሞ የዛሬ ካልሆነ ከላይ የዛሬ ነው።
የሳምንት የምትላለች የዛሬ ነው። የዛሬ ከሆነ ያመጣልሃል ፊት ለፊት።
እሺ ቆይ፣ ኢንተርኔቱ እንትን ያለ ስለሆነ ነው። እሺ እዛ ጋር ነው ማለት ነው።
አዎ እዛ ጋር ማግኘት ትችላለህ። አዎ እሺ ማ- እሺ መልካም ቀን።
እሺ